ሄሎ ጤና ይስጥልኝ ቃል ኪዳን ከብት ቤት ሰላም ልርዳው ውስጥ ዶሞች ነው ባንድ ሰባት እና አራት በይስል በስልክ ቁጥር
ወደ ቴሌብር ነው የዛሬ ነው አይደል?
አሁን ነው እሺ አንዴ መስመር ላይ ጠብቁኝ ስልኩን አልችልም መዝጋት የተወስኩበት ነው
እ ስልኩን ብዘጋው ችግር አለው የተወስኩበት ነው
እሺ አይ ለኮንፊርሜሽን ልጠይቆት ነበር ተውት አይዋሉኝ በዚህ ወደዚህ ነው አይደል የላኩት አዎ ወደ ቴሌብር ነው ቁጥሩ ይሄ ነው በቃ እሺ መልካም ሀያ ምሽት።
ሰባት ስልሳ ዘጠኝ አስራ ዘጠኝ እሺ እሺ